ሄሎ
ሄሎ ጤና ይስጥልኝ ጤና ይስጥልሽ።
አቶ ናሆም
ማን?
ይቅርታ አቶ ሀብታሙ
አቤት።
ከዊ ፕላስ ሶሉሽን ድርጅት ነበር መደውልልዎት። ድርጅታችን ከምን?
የትራንስፖርት ያገል- ከዊ ፕላስ እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው እና አሁን ላይ ደግሞ ለአሽከርካሪዎች የተለየ ነገር ይዘን መጥተናል።
አይ እንደ ራይድ ምናምን እንደፈረስ ነው አዎ እንደዛ ነው።
ደውል እንትን እላለሁ። አሁን አይመቸኝም። አሁን ስራ አይደለም።
ቆይቼ ልደውልልዎት።
አዎ አይ አይ ሰሞኑን አልችልኝ አልችልም። ለዛ ነው።
እሺ ችግር የለውም። እሺ መልካም እሺ እሺ እሺ